hello hello hello okay አሁን እዚህ ጋር የመጡ አሉ አይደለ? አሁን transfer ብፈልግ okay ሄሎ እሺ አ በዘጠና አንድ ነው የደወልኩት ኦኬ አ አይ አለ ፒሲ ላይ ነው ሞባይል ላይ ነው ያደረግነው እ እሺ እኮ ተጫንኩት ግን